ሄሎ ሄሎ ሄሎ አይሰማም?
ይሰማኛል ወይ?
እ፣ ሞት ሄሎ።
የለውም። ሄሎ ሄሎ ይሰማኛል ይሰማኛል። አሁን እ፣ ማን ልበል?
እሺ።
ስምሽ ቅድስት።
ማን ልበል? ሰላም ነው ቅድስት? አሁን ለመሰረት ሰላም።
ነገር እ ማነ ማነ ልዑል ነኝ እና ልዑል ከቢመኛው ከሌላ ቢሮ በ normal ስልክ ተደውሎልኝ ምግቡን መልሶት ብዬ መልሼዋለሁ እና order ኡ እስካሁን ድረስ አልወጣም ብዬ ነው።
okay cancel ይሆንልሃል። እሺ በቃ okay መልሶ ተብዬም አዎ አዎ በቃ cancel ይሆንልሃል። እሺ እሺ፣ ሀምሳ አንድ።
ከመለስከው cancel ይሆናል።
እሺ፣ መልሰው አመሰግናለሁ።
እንደመለሰ ጥቶች በላ ነው። እሺ እንደዛ ከሆነ እሺ